በጤና ይስጥልኝ ቤስት ጤና ይስጥልኝ።
አብሮ ይስጥልኝ።
እንትን deposit ማድረግ እንዲህ ብሎኝ ነው failed ምናምን እያለ
ከ- ከባንክ ወደ ቤስት ቤት
ከቴሌ ብር ከቴሌብር ወደ ቤስት ቤት ነው።
አ
እሺ ምንድን ነው የሚልክ? failed screenshot አድርገህ አዎ።
ትልክልኛለህ ቴሌግራም ላይ
okay እሺ እሺ እሺ screenshot አድርገውና ከዛ እንየው። እሺ እሺ እሺ አሁን ልክልሻለሁ።
እሺ እሺ።